ቤቱ ቤት hello hello፣ አቤት።
የመስፍን ቤቱ ቤት እ፣ ከጎግል account ጋር እያያዘን እንደ ጎግል account ሲዘጋ ነገርየውን ተዘጋብን።
ምን አልከኝ አባቱ?
ጎግል account እሺ
ሲዘጋ እ፣ ተዘጋብኝ አልከፍታለኝ።
ምኑ ነው የተዘጋብክ?
ጨዋታው አልከፍታለኝ።
እኮ ምን እያለክ ነው? password ኡን ረስተከው ነው?
ኧረ የለም እሺ ጎግል account ዘግ- ተዘግቶ ነበረ።
እሺ ታዲያ
ከጎግል account ጋር እያያዘን እንደ
እኮ በእሱ አይደል የምትገባው? login የምትለው እኮ ክ- እንትን ነው ጉግል ክሮም ላይ ነው login የምትለው።
ነው እንደ አ ለዛ ይሆናል ስለዚህ ጎግል account መክፈት አለብኝ ማለት ነው።
እ እ እ?
ጎግል account ኡን መክፈት አዎ፣ አለብኝ።
አስተካክለው ጉግልን አስተካክልና እዛ ላይ ትከፍተዋለህ።
እሺ እሺ